በጣም ነው ሶስተኛ እኮ ነው የሚደውሉት። አልደረም ሲል አያነሱት እየጠራሽ
ጤና ይስጥልን ከቢጃ ኢትዮጵያ ነበር የደወልኩሎት።
አዎ ይቅርታ፣ አሁን ሳልጠብቆት ተዘግቶብኝ ነው ስልኩ።
እሺ የቤቱን ስም ማን አሉኝ?
ወይኑ ገብረ ህይወት፣ ወይኑ ገብረ ህይወት ባድማ።
እ፣ ቤቱ ወይኑ ገብረ ህይወት ባድማ ነው የሚባለው መጠሪያው?
አዎ አዎ፣ ራሴ ነኝ ራሴ ነኝ። አዎ
እሺ ግሮሰሪዎስ የሚጠራበት ስም አ ግሮሰሪው የሚጠራበት ስም ምንድን ነው?
ወይኑ ወይኑ ግሮሰሪ ነው የሚባለው።
ወይኑ ግሮሰሪ። እሺ አዎ።
አሁን በደወሉበት ስልክ ቁጥር ልመዝግብሎት።
እሺ አዎ፣ አ፣ አሁን በደወልኩበት ዜሮ ዘጠኝ አስራ አንድ አርባ ሶስት አርባ አምስት ሰላሳ ስምንት እስቲ ሰንሻይን ግቢ ውስጥ ነው ያሉኝ የሚገኘው አካባቢ ሰንሻይን ሰንሻይን ግቢ ውስጥ መሀል እ፣ ሳይሆን በቀኝ በኩል አስፋልት አለች። በቃ በ- ግቢ ውስጥ ነው ራሱ።
እሺ እየፈለጉት አሁን የድራፍት ማሽን ሊሰጡት ነው አይደለ?
አዎ ማሽን ነው የፈለኩት፣ የድራፍት ማሽን።
እሺ ደንበኛዎች ጥያቄዎትን ወደ ጥግ ወደ የሚመለከተው አካል አስተላልፍ ይሉታል። የሚመለከተው አካል አይቶት አቅርቦት እቃ ካለ የሚሰጡት የሆነ ሌላ መረዳት ነገር አለ።
እሺ እሺ እሺ ተደውሎ እናመሰግናለን። አገልግሎትን ያሉትን ሀሳብ ከሚሰሙት ድምፅ ላይ ያስቀምጡልኝ። መልካም ቀን ይሁንልዎት።
እሺ አመሰግናለሁ።